ጤናስጥልኝ ቴክስ በራ መርጃ ማካር በኩል ነበር
እንትን ነበር በይሄ መካከለኛ ፎቶኮፒ በእንትን ይዘው መሄድ ይቻላል። አይ በፕሌን
ምን አሉኝ?
ፎቶኮፒ ፎቶኮፒ ማሽን
ፎቶ ፕሪንተር ኮፒ ማሽኑ
አዎ፣ ኮፒ ማሽን ሲ መካከለኛ
አዎ ይችላሉ፣ ግን ክፍያ አለው።
አዎ፣ እንደ ኤክስ ገባኝ።
በኩል ነው ይዞት መሄድ አዎ፣ በኪሎ ስንት ነበር የምንከፍለው?
እሺ፣ ቼክ ላድርግሎት አንድ ጊዜ እሺ ሄሎ ሄሎ
እያየሁሎት አለው እሺ እሺ
check አድርጌ አንዴ መልሼ ልደውልሎት እሺ አባቴ እሺ ደውልሎት አሏል።
እሺ ቲኬት መቁረጥ ይቻላል አይ በዚህ አዎ ይችላሉ። እኛ ቀን
እሺ
check አድርግና ደውልሎታል።
እሺ